hello
hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ጤና ይስጥልኝ። እኔ አሁን የደወልኩትኝ እሺ
ተዋናይ መሆን እፈልጋለሁ እና ለዛ ህልሜን ለማሳካት የምትረጂኝ ከሆነ ልጠይቃችሁ ነው።
ማስታወቂያ ምን ላይ አይተሽ ነው እማዬ?
ዶንኪ ቲዩብ ላይ ነው ያየሁትኝ።
ምን ብለን አወጣን ማስታወቂያ?
አይ እኔ የወጣው ማስታወቂያ ዘጠና አንድ አስራ አምስት ላይ ድንቅ ቲዩብ ምናምን ብል ድንቅ ልጆች ምናምን ለማስመዝገብ ነው። ነገር ግን አይ እኔ በ normal ኡ ለመጠየቅ ነው።
እሺ እ፣ አት- የህፃናት የሆነ ነገር ስንፈልግ እንደውልሏችሁ እ
ስንፈልግ ድራማ ማሰራትም ሆነ የሆነ ነገር ስንፈልግ እንደውል እኛ አዎ በትክክል እና ከ- ካልፈል ሌላ ስልክም ልሰጥሽ እችላለሁ።
እድሜሽ ስንት ነው?
አስራ አንድ
እሺ ስም አልበል ሶሊያና ታምሩ እም፣ እድሜ ዘጠኝ አይደል?
አይ አስራ አንድ አስራ አንድ አ ዜሮ ዘጠኝ አስራ ሶስት አስራ ሶስት ዜሮ ዘጠኝ ዜሮ ዘጠኝ ሀምሳ ዘጠኝ ሃምሳ ዘጠኝ ሀምሳ ስምንት
እሺ ሶሊያና ስንፈልግ እንደውላለን። እሺ እሺ አመሰግናለሁ።
እሺ መልካም ቀን።